Hello
ጤና ይስጥልኝ። ከቪዛ ኢትዮጵያ ነው የምንደውለው። አሁን ደውለው ተቋርጦ ነበር ደንበኛችን።
አብሮ ይስጥልኝ። አይሰማም እኮ ድ- ኔትወርክ ይመስለኛል ቆረጠ።
አዎ ልክ ነው። ትንሽ እየተቆራረጠ እየተሰማኝ አልነበረ።
አዎ፣ ሙሉ ስሞትን ይንገሩኝ።
አለማየሁ አለማየሁ በላይ